ሄሎ ጤና ይስጥልኝ ቤት ራሄል ነኝ። በምን ልርዳ?
አሁን ስለ ትኬት ችግር አሳውቄ ነበር።
እሺ ምን ነበር ኬክ? ይቅርታ ብዙ ስለሆነ ሌላ ሰው ይሆናል ልናገርከው።
አዎ እ አንድ በአንድ ትኬት በአንድ ጨዋታ ምክንያት እሺ እንትን የተበላሸ ነበር እና ያ ጨዋታ በብዙ score እንትኖች ሳያቸው ትክክል ነው።
እን- lose ተደርጎብህ ነው?
lose ተደርጎብኝ ነው፣ ግን በ livescore lose ነው የሚለው
እም፣ ሌሎቹ ግን በሙሉ አልፏል እና check አደርግልሃለሁ ብላኝ ዝም ብላኝ ነው።
cashier ኮዱን ነግረ- ንገረኝ እስቲ አንዴ።
ኮድ አይ በስልክ ነው እና ID የሚለውን የመጀመሪያውን ቁጥር ልንገርሽ እሺ ንገረኝ። ጨርሷል። በስልክ ቁጥርህ ነው የቆረጥከው?
hello አቤት፣ በስልክ ቁጥርህ ነው የቆ- የቆረጥከው?
አ አ እሺ ቁጥሩን ንገረኝ አንዴ፣ የቤት ቤት ቁጥሩን።
ስልክ ቁጥሩ አዎ አስራ ሁለት ዜሮ ዘጠኝ አስራ ሁለት የደወልክበት ነው።
የደወልኩበት እሺ፣ እሺ። አይ ኮዱ ረጅም ስለሆነ ብዙ ጊዜ እ፣ የተሳሳተ ኮድ ነው save የምናደርገው ለዛ ነው።
እሺ እ፣ በስልክህ ላይ ብፈልገው ይሻላል።
እሺ ረጅም ነው ግን ስልኬ ላይ አ አ የተባለ
መቼ ነበር የቆረጥከው?
ትላንትና በስንት ብር?
በመቶ ሀያ ሰባት ግን ብዙ ጊዜ ነው
አይ፣ ዞሮ ተመሳሳይ result ነው አይደለ ያለው?
ተመሳሳይ።
so አዎ፣ ለአንዱ አዎ።
አቤት ከሆነ ለሌላውም ስለሚሆን ችግር የለም።
ስለሚሆን፣ አንዱን ብቻ አዎ።
ማየት እንችላለን። በስንት ብር ነው ያልከኝ?
መቶ ሀያ ሰባት
መቶ ሀያ ሰባት እሺ። so አንዱን እንደ sample እንውሰደው እና እሱ ውጤት ላይ እናውራ።
እሺ እሺ
ቸልሲ ከክሪስታል ፓላስ ጋር ነው አይደለ አዎ፣ አዎ፣ ማቹ?
አዎ።
እሺ ለቸልሲ ሁለት ነጥብ አምስት advantage ሰጥተህ ነው የጀመርከው።
አዎ አዎ እሺ
ሶፋ ስኮር ላይ ምናምን ትክክል ነው
አንተ ባየኸው ልክ ነው ባልከው ውጤት ስንት ለስንት ነው ያለቀው ጨዋታው?
አስራ ስምንት እና አስራ አምስት ነው የስሮይን ነው
አስራ አምስት እና አስራ አዎ አስራ ስምንት እና አስራ አምስት ነው በላይፍ ስኮር ግን አስራ ስምንት እና አስራ ስድስት ነው የሚለው ግን የላይፍ ስኮር ትክክል አይመስለኝም okay።
ያኛው ነው
አንዴ እሺ፣ መስመር ላይ ጠብቀኝ። እስካው አንዴ እሺ
hello ይቅርታ በጣም ቆየሁብህ። በምንድን ነበር አየሁት ያልከኝ?
በሶፋ ስኮር እና በ score eight zero eight ም ጨዋታውን ሳየው ነበር። እንደዛ ነው የሚለው።
እሺ ፍላሽ ስኮር ላይ check እያደረኩት ነበረ። አስራ ሰባት ለአስራ ሰባት ነው የሚለው እዚህ ጋር ደግሞ ጭራሽ አዎ አስራ ሰባት አስራ ሰባት ያለም አለ፣ ግን እሱ ትክክል አይደለም። እያየሁት ስለነበር
ሶፋ ግን ስኮር ላይ ሶፋ ስኮር ነው ዋን ሶፋ ስኮር ነው። አብዛኞቹ አስራ አምስት አስራ ስምንት ነው።
ሶፋ ስኮር ላይ አስራ ስምንት ለአስራ አምስት ነው። እሺ እንትን አዎ።
እናድርግ እ፣ ልክ የተለያየ result ስላለው እ፣ ለ provider ኦቹ እንላክላቸው እና እነሱ እ፣ ማለት የሚያጣሩበት የራሳቸው exact እንትን ስላላቸው check አድርገው ያሳውቁናል። ከዛ እደውልልሃለሁ።
እሺ ምክንያቱም እንደዛ የተለያየ ብለኝ።
page ኦች የተለያየ result ነው እየሰጡ ያሉት። ሰው ትክክለኛ result የትኛው ነው መውሰድ የሚለው ነገር እነሱ ናቸው የሚወስኑት።
እሺ አይቆይማ ቀደም ብያት እንደዛ እ፣ ብለኝ ሌላ provider ኦች አዎ፣ ትንሽ customer ስለበዛ ለዛ ነው ዛሬ እየዘገየን ያለ ነው። ይቅርታ አድርጉልን በጣም
እሺ እሺ እጠብቃለሁ።
ቁጥር ይሄኛው ነው አይደለ?
አዎ፣ በዚህ ይሄ ነው።
ብደውል አገኘሃለሁ መልሼ።
አዎ አዎ እሺ ማን ልበል ስምህን?
ማቲያስ
እ፣ እሺ ማቲያስ በጣም ከቆየው ከአንተ በላይ ምናምን ከቆየው አስታውሳኝ። እሺ ደውለክ ራሄል እሺ።
ማለት ትችላለህ።
ራይል እሺ እሺ እሺ መልካም ቀን።